ቤት
hello ጤና ይስጥልኝ Best Bet አብሮ ይስጥልኝ።
እሺ ምን ትኬት ነበር?
አንድ ያልተለጠፈች አንድ ትኬት ነበር። እሷ እንድትነግረኝ እሺ ካስወሰዱ ንገረኝ።
አስር ሀምሳ ስድስት
አስር ሀምሳ ስድስት ሀያ አምስት አርባ ስድስት
እሺ አንድ ጨዋታ postpone እንዳለው እሺ እ አንድ ጨዋታ የተሰረዘ አለ።
አለ ስለዚህ yellow ማለት ነው።
አይ፣ አይ መጠበቅ የፖላንድ?
አለብን። የፖላንድ አዎ አ- ሀያ አራ- ሀያ አራት ሰዓት እስኪሞላው ጠብቀውና ማታ ሁለት ሰዓት ከምናምን አይደል የነበረው ጨዋታው።
አ ስለዚህ ማታ ሁለት ሰዓት ከምናምን ላይ ይስተካከላል። እሺ ሀያ አራት ሰዓት እ፣ እሺ፣ እሺ። አንድ ደግሞ አለ እዛው ላይ እሺ ንገረኝ።
እ፣ ይሄ ሰው- ይሄ cashout code ተቆርጧል።
እንትን ticket ID ውን ንገረኝ። ችግር የለውም።
እ፣ ዘጠና ሶስት
ዘጠና ሶስት አምስት አምስት
ticket ticket ID የሚለውን ነው።
አ ከላይ ያለው ሀያ digit ኡን ማለት ነው።
ከላይ ያለውን እሺ SB
እ
አምስት B ነው አምስት B አምስት B እሺ
hello እሺ የሰሞኑ አምስት B አምስት B F ሀያ ሶስት እሺ F ሀያ ሶስት ሰባ ሁለት C
ሰባ ሁለት C ሰባ አራት C
እሺ አስራ አንድ ዜሮ ዘጠኝ E ከ- ከዛ እሺ አስራ አንድ F ሁለት
አስራ አንድ F ሁለት
እሺ በቃ አዎ
እሺ ይህም lost ነው። እዚህ ላይም ይሄ ሶስት ጨዋታ ወጥቶብሃል። እሺ ነው እሺ እሺ እሺ አመሰግናለሁ።
ችግር የለውም።